hello ሰላም ጤና ይስጥልን። ከቺፕቺፕ ነበር የምደውሉት።
እሺ
complain አቅርበው ነበር እንዴ? ዛሬ ያልመጣሉት እቃ ነበር።
complain አላቀረብኩም። ለ- ነገ ይመጣልሻል እቃ ነው ብያለሁ።
okay ምን ምን ነበረ?
ፓፓያ ብቻ ፓፓያ ነው የቀረቡት።
እ፣ ስኳር ነበረ አምጥታችሁ ሎ- location ኑ የት ነው?
ሱር
የት አሉኝ?
ሱር construction ቦሌ።
okay እሺ፣ ነገ ይመጣሉታል። መልካም መልካም ምሽት።
እሺ